ይገርማል ታናሽ ነኝ የማልበረታ እስኪ ተናገር ላድምጥ ጌታ እስኪ ተናገር ላድምጥ ጌታ ተናገር ባሪያ ይሰማል ሳሙኤል በለኝ ድምፅህ ይገርማል ታናሽ ነኝ የማልበረታ እስኪ ተናገር ላድምጥ ጌታ እስኪ ተናገር ላድምጥ ጌታ በሚያስፈራው በመቅደስ ልኑር ጌታ በመንፈስ ደካማ ነኝ ብላትና ባንተ ልኑር ባንተ ልና አያሳድደኝ ጠላት አልውጣ ካንተ ከቅፍ ልግባ ሳብቅ እልፍኙ ከብተህ አያሳድደኝ ጠላት አልውጣ ካንተ ከቅፍ ልግባ ሳብቅ እልፍኙ ከብተህ ተናገር ባሪያ ይሰማል ሳሙኤል በለኝ ድምፅህ ይገርማል ታናሽ ነኝ የማልበረታ እስኪ ተናገር ላድምጥ ጌታ እስኪ ተናገር ላድምጥ ጌታ ፈቅደህ ወደህ ጠርተኸኛል፣ ቸርነትህ አቁሞኛል። ፍቅርህ አስሮ ያኑረኝ፣ ብትወደኝ ነው ብትምረኝ። ሰላሜ በዝቷል ባንተ በእረኛዬ፣ መቼም አልጠፋም ብሞት ካለ ጌታዬ ሰላሜ በስቷል ባንተ በእረኛዬ መቼም አልጠፋም ብሞት ካለ ጌታዬ ተናገር ባሪያ ይሰማል ሳሙኤል በለኝ ድምፅህ ይገርማል ታናሽ ነኝ የማልበረታ እስኪ ተናገር ላድምጥ ጌታ እስኪ ተናገር ላድምጥ ጌታ አፍኔ ፊናስ ወንድሞቼ ሚያሳዝኑ ታላቆቼ ቀሰቀሰኝ ከመኝታ በእስራኤል ላይ ሊበረታ እንዴት አድርጌ ልቻል ይህን ሸክም የታሪክ ጠባሳ ነው እስከ ዘላለም እንዴት አድርጌ ልቻል ይህን ሸክም የታሪክ ጠባሳ ነው እስከ ዘላለም ተናገር ባሪያ ይሰማል ሳሙኤል በለኝ ድምፅህ ይገርማል ታናሽ ነኝ የማልበረታ እስኪ ተናገር ላድምጥ ጌታ እስኪ ተናገር ላድምጥ ጌታ በድንኳኑ በማደሪያ ሳውጅ ልኑር ያንተ ስራ ቅድስና ይብዛልኝ በመንግሥትህ አስበኝ ከዳን እስከ ቤርሳቤ እስም ልግና እስራኤል ቅዱስ አንተ ታላቅ ነህና ከዳን እስከ ቤርሳቤ እስም ልግና እስራኤል ቅዱስ አንተ ታላቅ ነህና ተናገር ባሪያ ይሰማል ሳሙኤል በለኝ ድምፅህ ይገርማል ታናሽ ነኝ የማልበረታ እስኪ ተናገር ላድምጥ ጌታ እስኪ ተናገር ላድምጥ